hello ሰላም ጤና ይስጥልኝ ልደቷ አቤት ከዊ ፕላስ ነበር ምደውለው የእኛን application አውርደሽ ነበር አዎ አውርጄ ነበር።
እሺ ለተጠቃሚነት ነው ወይስ ለአሽከርካሪነት
አይ ለተጠቃሚነት ነው።
እሺ አንቺ አሁን አሽከርካሪዎቻችን የሚመዘገቡበት እና አገልግሎት ሰጪዎች የሚመዘገቡበት ላይ ስለተመዘገብሽ ነው ግልጽ የሆነ ነገር ማግኘት ያልቻልሽው እና ተጠቃሚ ከሆንሽ ዊ ፕላስ solution user የሚል አለ ልክ register እሱን ስታደርጊ እም።
የምንሰጣቸው አገልግሎቶች ከአርባ በላይ አገልግሎቶች ምን ምን እንደሆኑ ከሶስት መቶ ሀምሳ በላይ game ኦች እንዲሁም አሸናፊ የሚያደርገውን referral code ም እዛ ላይ ማግኘት ትችያለሽ ማለት ነው። ዊ ፕላስ solution user የምትለዋን መጠቀም ትችያለሽ።
እሺ አመሰግናለሁ።
እሺ አመሰግናለሁ። መልካም የስራ ቀን።
እሺ እርሶም